ጤና ይስጥልኝ ሴት መረጃ ማዕከል ዋኮ ምልባል አሁን የደወልኩል ሰው ነው።
ዋጋውን ሰምተውኛል። ይህን ተቋረጠ።
አልሰማሁሽም። አ ተቋረጠብኝ።
እ ዋጋ ሰላሳ ዘጠኝ ሺ ሶስት መቶ አርባ ዘጠኝ ብር መሄጃ ብቻ ምን ደርሶ መልስ
ቢዝነስ ክላስ ነው ወይ ኢኮኖሚ?
ኢኮኖሚ ነው ያየሁሎት። ቢዝነስ ክላስ ነው የፈለጉት?
አ
እሺ አንድ ጊዜ ድጋሚ ጠብቁኝ እባክዎትን።
እሺ እሺ ሄሎ ይቅርታ በጣም እሺ ያለውኝ እያየሁሎት ችግር ነው።
ችግር እሺ እሺ hello ወይ አመሰግናለሁ በጣም መስመር ላይ ስለጠበቁኝ።
ችግር የለም።
እ business class ከሆነ መቶ ስልሳ አምስት ሺ ዘጠኝ መቶ አርባ ሁለት የኢትዮጵያ ብር ነው።
መቁረጥ ይቻላል እናንተ ጋር ይቻላል። አዎ
እ ቢሮ አላችሁ እንዴ?
ቢሮ አለን። አዎ ቪዛ ምናምን apply ማድረግ ትችላላችሁ?
እንችላለን። አዎ እንችላለን።
ሆቴል ግን አችሉም።
ሆቴል አልጀመርንም ገና። እንችላለን በእርግጥ ግን አልጀመርንም አሁን።
አሁን አልጀመራችሁም?
አዎ በጊዜ በጣም በቅርቡ በቅርቡ እንጀምራለን።
ኢንሻአላህ። እሺ፣ እሺ እሺ፣ እናመሰግናለን።
እሺ ሌላ መረዳዎት አለ?
አይ ምንም thank በጣም እሺ እናመሰግናለን። ስለደወሉ መልካም ቀን።
እሺ